ሄሎ ሄሎ አቤት አቤት እ- እነዚህ የመኪኖቹን አይቼ ነበር እናንተ ላይ እና ያቶች
እ፣ አንድ እኒ እንትን ነበር አይደለ ጂኤስ ስሪ ተሸጧል።
ዴት ጂኤስ ስሪ እነዚህ እና ጂኤስ ስሪ እና ኒታ ኒታ ኤሌክትሪክ ነው መሰለኛ።
ኦኬ እንደሱ የለንም
ምንድን ነው ያለሽ?
ዜድ ፎር ኤክስ ነው ያለን
ፎሬክሱ ነው እሱ።
አዎ
ሌላስ ምን አይነት አለሽ?
ሌላ ኤሌክትሪክ የለንም እሱ ነው ያለን ሌላ እንደ ዲዛይር ምናምን ምናምን ስዊፍት ምናምን ዲዛይርና ስዊፍት የት ነው አዎ።
እንትን ማየት የሚቻለው?
እ፣ ፓስተር አደባባይ ወይም መስቀል ፍላወር
ፓስተር አደባባይ ጋር አ ወይ ደግሞ መስቀል ፍላወር used ናቸው። ዜሮ ዜሮም አላቸው።
ዜሮ ዜሮም አለን
አ used ደግሞ አይቻለሁ። የሆነ ዲቻ ነቤ ምናምን ነገር አ? የሻወር ትራክ ዩዝድ- ዩዝድም አለን አዎ
አለ። እሺ አዎ እሺ ወጣ ምናምን አለ መሰለሽ።